Yote moja ni I'm just Hello.
sorry, isn't it, Howard?
ቅድም እንዳልሽን አሁን አርግቻለሁና እስኪ በቴሌግራም ላኪልኝ ምናምን ብለሽ ነበር። ስክሪን ሽት አርግተ ምን የትኛውን
የኔ
ስልክህን?
ሶስት ሺ ስምንት መቶ ሶስት ሺ ስምንት መቶ ዲፖዚት አርግቼ እሺ
withdraw ወንድሜ፣ withdraw እኔ withdraw አላዋራውም።
አርግቼ እኔ እሺ።
አላራው አላዋራውም። እሺ እሺ አሁን አይ ስልክህን ይልኝ ስጠኝና እሺ ስልክህን ዜሮ ዘጠኝ
አስራ አምስት እሺ
ሰማንያ ዘጠኝ ሰማንያ ዘጠኝ አስራ አምስት እሺ
ሀያ ዘጠኝ ሀያ ዘጠኝ
አዎ እሺ
Naam, sinayawan raus one palifte.
ስንት ሶስት ሺህ ስምንት መቶ አይደለ?
አዎ አዎ failed ነው። እሺ አንደኛው failed ነው። አሚ ሶስት ነው የላከው ሶስት ሺህ ስምንት መቶ አንደኛው ግን አልገባልህም ገና ነው pending ነው የሚለው እኮ አንደኛ cancel ይላል እኮ እኮ ለሳንቲም ልላክልህ እሺ ወንድሜ እስከ ነገ ድረስ ይገባል አለ እሺ Santim Pay እኮ የእነሱ ስልክ የቱ ነው እንደውልህ?
እሺ ትደውልላቸዋለህ አዎ እሺ እኔም ልኬልሃለሁ አሁን እዩት ማለት ትችላለህ እሺ አሁን ልኬላቸዋለሁ ለእነሱ አዎ አሁን ልኬላቸዋለሁ እኮ ቅድም አ፣ ሳና እናንተ ሳናግር እኮ አዎ አዎ አ፣ በእንትን ላይ ቴሌግራም ላይ አዎ screenshot አርግተህ አክልን ምናምን አሉኝ በቃ ስልሳ ሶስት ዘጠና ሺ ደውልላቸው ስልሳ ሶስት ዘጠና አዎ
ለ Santim Pay ነው አዎ አዎ እሺ እሺ